እንትን ፒን እንትን pending እያለ በጣም ቆየብኝ። ሐሙስ ዕለት ነበረ ብሩ እስካሁን ድረስ ወደ ኢትዮ ወደ ቴሌብር transfer አድርጊ።
በሳንቲም ፔ ነው አይደል ያደረግከው ወደ ቴሌብር?
አዎ አዎ ሁሉም ሰው ነው የሁሉም customer ኦች ጥያቄ ነው እና እያሳወቀን ነው። ሳንቲም ትንሽ transaction fail አድርጎ ነው። እሺ ይገባላችኋል፣ ማኗል ይለቀቃል ተብሏል እና ትንሽ ጠብቁን። እሺ ይቅርታ ማታ ነው።
ምን አልክ?